ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነበር የምንደውልልዎት።
እሺ እ፣ አቮካዶ እ፣ create አድርገው ነበረ በሀያ ሶስት ትናንትና አዎ አዎ እ፣ በሀያ አምስት የሚመጣ ማለት ነው ለነገ አዎ አዎ እና እርሶ group ላይ በስህተት እ፣ እንደ አላማው የሚል customer ኣችን join አድርጎ ነበር የአንድ ኪሎ
okay ነው እንዴ? እህ።
ያው እና እ፣ እርሶ product ኡን የሚፈልጉት ከሆነ እርሶ ም።
ነገ ሙሉ product ኡን ስድስት ኪሎ የ group ኡን ይወስዱና ለእንደ አላማው የአንድ ኪሎ ተመላሽ እንዲያደርጉ ነበረ።
okay እሺ። በምንድን ነው ስልክ ማድረግለት?
ቁጥሮች
okay መልእክት ሊያት እስካስያዝ ይመለስለታል ሰላሳ ዘጠኝ ብር እሺ ዜሮ ዘጠኝ ሰላሳ ዘጠኝ አዎ።
አይ ዜሮ ዘጠኝ ሰላሳ እሺ ሰላሳ ሀያ አራት ሀያ አራት ሰባ ሶስት እሺ ሰማንያ ስምንት እሺ ሰ- ሰባ እንደ ሶስት አላማው ይባላል። እ፣ ሰላሳ ዘጠኝ ብር ነው ሰባ- ተመላሽ የሚያደርጉለት።
አ- እ፣ ቁጥሩን አንዴ ይቅርታ እ፣ እሺ ዜሮ ዘጠኝ ሰላሳ ዘጠኝ አይ ሰላሳ- አይደለም okay ሰላሳ ሀያ አራት
ሰላሳ ሀያ አራት ሰባ ሶስት ሰባ ሶስት ሰማንያ ስምንት ሰማንያ ስምንት እሺ አዎ፣ እሺ እሺ እን- እ፣ እናመሰግናለን።
ሌሎቹ ግን accept አልተደረጉም። ይቅርታ ከደወልሽ አይቀር
ሌሎች product ኦች ነበሩት ለዛ እ፣ ነበሩ ስድስት ነው። አዎ ሀያ የሀያ አምስት ነገ የሚመጣ ነው። እ፣ እንትን እ፣ ይሄ confirm አልተደረጉም። ሶስቱ ብቻ ነው የተደረጉት። አዎ ድንች ምንድን ነው confirm ቲማቲም ያደረገው?
ያልተደረገው ድንች፣ ቲማቲም እና እና እንትን ይሄ ጥቅል ጎመን መሰለኝ ሶስት አ፣ ሌሎች okay፣ እሱ ሶስቶቹ ዛሬ አቮካዶ፣ ይደረጋል፣ ሽንኩርት ችግር የለውም። በሀያ አምስት የሚመጣ በቃ ስለሆነ አ- አንድ ላይ ዛሬ እንዲመጣ ይደረጋል።
አዎ አንድ አንድ ላይ ነው ለመቀበል።
የሚፈልጉት።
እሺ እሺ እሺ፣ አመሰግናለሁ።
እናመሰግናለን እሺ፣ በጣም። እሺ፣ እሺ፣ መልካም። እሺ